हेल'
ኮሜዲያን ሴትን ፈልጌው ነበር።
ምን ነበር ጉዳዩ? ይቅርታ ማየ መናገር ይችላሉ? ጉዳዩ ምን ነበር? ለምን ነበር የፈለጉት?
ጉዳዩ እንዲረዳኝ ልጠይቆ ፈልጌ ነበር።
እኔ መመዝገብ እችላለሁ። ስሞትም አለ።
እኔ አንቺ በይኝ እናቴ። እንዴ መሰረት ይባላል።
መሰረት ማለት መሰረት ጸጋ
ስልክ ቁጥር መሰረት ዜሮ ዘጠኝ ሰላሳ ሶስት ሰላሳ ሶስት ሀምሳ ዘጠኝ እሺ
ሰማንያ ስምንት እሺ
አርባ
አድራሽ ነው መሰረት
አድራሻው እንኳን የለኝም። እኔ ከቤት ነበር የምሰራውን ወጥቼ ነው ያለሁት እና ትንሽ ችግር ገጥሞኝ በዛ ምክንያት
የት ሀገር ነው ያሉት?
እ እዚያው አዲስ አበባ ነኝ።
አዲስ አበባ።
አዎ
እሺ ምን አይነት እርዳታ ነው የፈለጉት?
እኔ ትንሽ የአይን ህመም ምናምን አለብኝ እና ሰው ቤትም ሰር ሰው ቤት መስራት አልቻልኩም እና ትንሽ ሕክምና ምናምን ለማግኘት ቢረዳኝ ብዬ ፈልጌ ነበር። ቤተሰብ የለኝም፣ ለዛ ብዬ ነው።
እሺ መሰረት እኔ መዝግቤያለሁ። ትንሽ ወረፋ ይበዛብዎታል።
እ
እኔ መዝግቤያለሁ፣ ግን ትንሽ ወረፋ ይቆይብዎታል። እሺ
እጠብቃለሁ። እሺ
ስለደወሉ እናመሰግናለን። ሰላም፣ መልካም ቀን።
እሺ፣ እሺ፣ አመሰግናለሁ።